አስቴር ነው የምለው። እናት ጤና ይስጥልኝ። አሪፍ ቤሎዛ ነኝ። እባክዎ ምን ልርዳው?
አዎ በሰጠሽኝ የስልክ ቁጥር ላይ ማለት ነው ልኬልሻለሁ።
እሺ ስሞትን ማን ልበል ደንበኛችን?
ሙክታር
ሙክ- እሺ አቶ ሙክታር መሀመድ እ፣ የቴሌግራም ላይ የላኩበትን user ነው የሚነግሩኛል?
አንቺ የሰጠሽኝ ስልክ ቁጥር አለ አይደለም?
አዎ ሀምሳ አምስት መጨረሻ ሀምሳ አምስት መጨረሻ። አዎ
እሷ አንድ ሺህ ብር የላኩትን እንትኑ ልኬልሻለሁ።
እሺ screenshot ኡን ላኩ። በዚህ ስልክ ቁጥሩ ነው እ፣ ቴሌግራም የሚጠቀሙት?
አዎ
አሁን በደወሉልኝ።
አዎ
እሺ እሺ ደንበኛችን እናመሰግናለን። አስተላልፍ ይሎታለሁ። በተስተካከለ ሰዓት እንደውልሎታለን።
አይ እሺ መልካም ቀን።